ጤና ሁለት
የማታ ውጤት ላይ ብዬ የለውም አይታይም። ቤት አድርጌ ነበር ትላንት።
እሺ የትኬት ቁጥሩን ይዘውታል?
እስኪ አንዴ አስራ ሁለት
hello
hello
እሺ ይንገሩኝ።
አስራ ሁለት አስራ ሁለት አስር አስር
ስድስት ብሎ እስከ ይልና
እሺ hello hello hello
አስራ ሁለት አስር ስድስት
አርባ ሁለት ሶስት ሰባ ዘጠኝ
በኦንላይን ነው አይደለም?
አሁን ላይ ነው እሺ አስተላልፌለታለሁ።
እ ግን አንድ ብቻ አይደለም ብዙ ነበር። እንዴት ነው ማየት የምችለው? ሁሉም እየሰራልኝ አይደለም።
ብዙ ከሆነ በቴሌግራም ይላኩ። ቁጥር ያዘኝ እኔ ቴሌግራም።
በቴሌግራም ነው ቁጥር ብነግርህ አዎ ልነግሮት ነው ያዝ እሺ
ዜሮ ዘጠኝ ሰባ ስምንት ሰባ- እሺ፣ ሰባት እ አስራ ስድስት ሰላሳ ዜሮ ስድስት አስራ ስድስት ሰላሳ
ዜሮ ዘጠኝ ሰባ ስምንት ነው አስራ ስድስት ሰላሳ ዜሮ ስድስት እሺ እዚህ ጋር ነው መላክ ያለብህ ቁጥር ሁሉ አዎ ሁሉንም እዛ ላይ ላኩልን።
ከዛ ይላክልናል እንትኑ ውጤቱ ሲስተካከል እዛው ቴሌግራም ላይ እናሳውቆታለን።
እሺ